ሰላም ጤና ይስጥልን ቤስት ቤት ሄሎ
ሄሎ ጤና ይስጥልን ቤት ቤት
ማታ withdraw ብዬ ማለት ነው እሺ አልገባልኝ።
ስንት ብር ነው
አንድ ሺህ ብርና ሶስት መቶ ብር ወዴት ነው ወደ ባንክ ነው አራ ወደዚህ ወደ ወደ ቴሌ ብር እም በዚህ ቁጥር ማለት ነው።
እሺ ወ- በዜሮ ዘጠኝ አስራ ሶስት በሚለው አ እሺ ጠብቀኝ እያየሁልህ ነው ትላንት ነው አይደለ አ
እሺ
ተከታታይ ነው።
እሺ እሺ እያየሁልህ ነው እም። ብዙም አይርቅም። አንድ ቦታ ላይ ነው። የመጀመሪያ አካባቢ ላይ እሺ ሶስት መቶ እና አንድ ሺህ አይደለ አ
አንድ ሺህ እኮ ገብቷል
አራ ሌላ አንድ ሺህ ነው።
አቡበከር አይደል ወደ ቴሌ ብርክ አ እኮ አንዱ አንድ ሺህ ብር ገብቷል ሶስት መቶ ብሩ ነው ያልገባው አይደለም። ሶስት መቶ እና እሺ።
አንድ ሺህ ተከታታይ ናቸው።
እኮ ተከታታይ እኮ ነው ሶስት አንድ ሺህ ያ- ገብቷል ያኛው አለም ሁለት ሁለት አንድ ሺህ ነው እኮ
ሁለት አንድ ሺህ ነው አ አንድ ሺህ ሁለት ጊዜ ነው።
እሺ አንዱ በቻፓ ነው አንዱ በሳንቲም ፔ ነው process ላይ ነው ያሉት እሺ ሁለቱም አዋ
እኮ ትንሽ ጠብቅና ይገባል እንዴ በተለያየ ማታ ነው ያለው።
ጀምሮ process ይላል።
እኮ process ላይ ነው ያለው አንዱ በቻፓ አንዱ በሳንቲም ፔ ነው ያደረግከው ሶስት መቶ ብሩን በሳንቲም ፔ ያኛውን በቻፓ
አ እኮ ስለዚህ ትንሽ ጠብቀውና ይገባል
processing ይላል። እቃ እንደ ሌሊቱን ሙሉ አዎ
አ ሁለቱም ማለት ነው process ነው ብሎ አዎ አዎ ትንሽ ጠብቅና ይገባል አሉ ሁለቱም አ ተከታታይ ናቸው።
እም። እኮ ይገባል አባት ትንሽ ጠብቀውና ይገባል አለ ካልገባስ ይገባል ለምን አይገባም እ?
ይገባል የት ይሄዳል
ያው ካልገባ እናንተ ነው መፍትሄ የምትሰጡት።
እኮ እሱማ ትደውላለህ ችግር የለውም ደውል ካልገባ እሺ ውዴ እሺ እናመሰግናለን